ሄሎ
ሄሎ አካሉ ወይ ሰላም ነው? ከቤት ቤት ነው የምደውልልህ።
እሺ ወንድሜ እንዴት ነህ?
እሺ አለን አለን። ይታያል የዛው ጋ ነህ? shop ኡ ጋ ነህ?
አ- አል- ማ- አደል ማን ልበል አንተን ኤልያብ ኤልያብ እባላለሁ።
ኤ- ኤላ ኤላ ችግሩ እኮ ምን እንደሆነ ታውቃለህ ኤላዬ እሺ እ- ብዙ ሱቆች አይደል እኔ ስራ ያሉት አ ይ- እኔ እዛ ስለማልነውን እኮ ነው በቃ በ- ብዙዎቹ አ፣ shop ምን ላይ ደግሞ መሰለህ?
ያሉ ሰዎች active አይደሉም በቃ አንዴ ያዩትን ነገር እኔ አሁን በቃ የሆነ አንዴ እናንተ AnyDesk ልኬላችሁ የምታስተካክሉትን ነገር ደግሜ ያልደውልላችሁ እሺ እሺ ታውቃለህ ያስቸግራሉ እኔ አሁን አዲስ አበባ ነው ያለሁት አሁን የሚደውሉልኝ ከሻሸመኔ ነው በቃ እሺ ለዛ ነው እሺ ኤላ በቃ ያው እናስተካክለውና እ፣ እ፣ ራሷ ማስገባት cashier ኦቹ ማስገባት ያለባቸው password ነበር። እሱን አስገባና እልኳለሁ እዛው ቴሌግራም ላይ ትልክላቸዋለህ። እሺ በዛ password እንዲጠቀሙስ login እ፣ ሲያደርጉ እኔ ደግሞ ምን መሰለ ኤላ የፈለግኩት እሺ ዝም ብለህ ራስህ ነው።
እዛው በቃ የሆነ password ኡን አስገብተህ save አድርግላቸው ችግር የለውም እሺ ጥሩ በቃ save አድርገውና በቃ ሲገቡ enter ብቻ እንዲሉት እሺ ይቻላል። እሺ እሺ ወንድሜ ኤላ thank you እሺ ሰላም እሺ ሰላም